ያስጥልን ቤት ቤት ረዴት ነኝ የምንለርዳው
አንፍል ይለኛል ገንዘቡ እንትን እያረኩት
ዲፖዚት አድርገህ ነው አዎ ዲፖዚት ስታደርግ የደረሰክ ቴክስት አለ አይደለ?
አዎ እሱን ቴክስት ቴሌግራም ላይ ላክልን።
እ፣ ቴሌግራማችሁ በዚህ ነው እንደ ያለው አይደለም ዜሮ ዘጠኝ ዜሮ ሶስት
ቆይ ልጻፍልሽ ዜሮ ዘጠኝ ዜሮ ሶስት አርባ አራት
አዎ ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት ስምንት ነው። አሎ hello ኦ ስምንት ቁጥር ሆነ ሁለት ቁጥር ቀረ።
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት እሺ ዜሮ ዘጠኝ ዜሮ ሶስት አርባ ሰላሳ አራት አራት አርባ አራት
okay okay እሺ okay ሰላሳ ሰባት አርባ ሰባት እሺ እሺ።